ፍቅርም ቢከሳ ቁም ነገር የሰራ ወዳጅ አይረሳ እግሬ ከጎን ሲደርስ ድምፄን ስሚና መለሰ አንቺን ጉንጮች እንዳበስ ገና የዳር ጊዳዘዝ ፍቅር በኛ ላይ ይገሰ እያኔ ፈካ ነቃ ጎዳደ ፈንደቄ ደመቄ ያንተው ነህ በይኝ ያንተው ነህ በይኝ ከጎንሽ አግኝ ሳብ ሳብ አግኝ ሳብ ሳብ አግኝ የአስመራ ልጅ ነኝ የኔ ከልቤ ላይ አልተፋቀልኝም ሳይሽ ጨቀኛል አልቆረጠልኝም በቃ ልርሳው ብዬ ለመተው ስወስን እያሳለፍነው ሁሉ እየመጣ ድንቅና እግሬ ከጎን ሲደርስ ጤን ስልና መለስ አንቺን ጉንጮች እንዳበስ ገና ሄዳ ጊዳዘዝ ፍቅር በኛ ላይ ይንገሰ ያኔ ሰንበር ለመድ ወደድ ረጋ ጠጋ ያንተው ነህ በይኝ ያንተው ነህ በይኝ ከጎንሽ አግኝ ሳም ሳም አግኝ ሳም ሳም አግኝ የድሬ ልጅ ነኝ እምባይ ግዳዶይ ከአንጀት ጋር ቀሱ ለፍቅር ተስማሚ ማር ከንፈር ነው በሱ ወዶ የባዘነ ናፍቆቴ ነካካ እያሰበው ካልሆነ የለም የሚያረካ እግሬን ከጎኑ ሲበት ድምፄን ስምና መለሰ አንቺን ጉንጮች እንዳበስ ገና ሄዳ ይዳሰስ ፍቅር በኛ ላይ ይንገሰ ያኔ ፈካ ነቃ ጎርደድ ፈንደቅ ደመቅ ያንተው ነህ በይኝ ያንተው ነህ በይኝ ከጎንሽ አግኝ ሳብ ሳብ አግኝ ሳብ ሳብ አግኝ የሸዋ ልጅ ነኝ ቅያሜ እንኳን ቢኖር ቢበዛም አይበዛም ከንፈሩን የሳሙት ወዳጅ አይረሳም ለመልካም ፍቅረኛ እንደ ደግነቱ ፈገግታ ቁርስ ነው ጠብ ይላል ካንጀቱ ሲደርስ ፍቅር ሲግና መለሰ አንቺን ፍጡች ዳበስ ገና የናር ጊዳስ ፍቅር በእኔ ላይ ይገሰ ያኔ ፈካ ነቃ ጎርደድ ፈንደቅ ደማቅ ያንተው ነህ በይኝ ያንተው ነህ በይኝ ከጎንሽ አግኝ ሳም ሳም አግኝ ሳም ሳም አግኝ የፒያሳ ነኝ የአገርሽ ልጅ ነኝ ያንተው ነህ በይኝ ከጎንሽ አግኝ ሳብ ሳብ አግኝ ያንተው ነህ በይኝ የአራት ኪሎ ነኝ ያንተው ነህ በይኝ ሳብ ሳብ አግኝ የጉደለ ነኝ ሳብ ሳብ አግኝ ያንተው ነህ በይኝ ከጎንሽ አግኝ ሳብ ሳብ አግኝ ያንተው ነህ በይኝ ከጎንሽ አግኝ ውይ